ሰላም ጤና ይስጥልን። ChipChip እንዴት ዋላችሁ?
እግዚአብሔር ይመስገን።
order ነበረ ትናንት ያዘዝነው ምንድን ነው አልደረሰንም።
እስኪ ስልክ ቁጥር ይነግሩኛል?
እ?
ስልክ ቁጥር በዚህ ቁጥር ማለት ግን በሀያ አራት ሰዓት መድረስ አልነበረበትም እንዴ? ለምንድን ነው ያደረው ዛሬ?
አዎ ይደርሳል። እሺ ቆይ አንዴ check ላድርግሎት። እሺ እ። እኛ ኦንላይን አዘን እ፣ ቶሎ ይደርስልናል ብለን
እሺ አንዴ ጠብቁኝ። እ፣ የት ነበር location ኦት? ይቅርታ ሩፋኤል ግሮጋ ህንጻ
አ፣ ወደዛ የሚመጣው መኪና ስለተበላሸ ነው። ይሄ ለነገ ነው የሚመጣላችሁ።
እ። ታዲያ እንትኑ ወደ- አሁን እ፣ ወደ አስኮ የሚመጣው መኪና አንድ ላይ ስለተበላሸብን ነው። ለዛ ነው ያልመጣው እንጂ ተነስቶ ነበር order ኡ።
እ፣ ከ order ኡ ተነስቶ ያሳያል እንትኑ ላይ አዎ።
ከታየው track አዎ።
ታደረገው ትእዛዙ ተቀብሏል ይላል።
አዎ አዎ፣ ለነገ ይመጣልዎታል ወደ ጠዋት አካባቢ።
አዲስ ምርት ነው ምትልኩልን ወይስ ያደረው ነው?
አይ አዲስ ነው ይመጣልዎት።
በቃ እንጠብቃለን እንግዲህ። እሺ፣ እሺ፣ እሺ መልካም ምሽት።
እሺ።